ሄሎ ሄሎ ወይ ሜል
አፍሳይ ነው ደህና ያለው።
እንዴት ነሽ?
ሄሎ ሄሎ ሄሎ ሄሎ አይሰማው ይሰማ አለበት። እንዴት ነህ? ሰላም ነህ? ምን ምንድን ነበር?
sertraline anti psychotic anti depressant okay ስንት ሚሊግራም ነው? እ?
ሀምሳ ሚሊግራም ሀምሳ ሚሊግራም prescription ኑ አለ?
አለ prescription።
okay በዚህ ስልክ ቁጥር ነው።
አዎ በዚህ ስለዚህ እሺ፣ በዚህ ስልክ ቁጥር ቴሌግራም ጋር ሀይልን እና ከዛ
okay። አይ በቴሌግራም እንኳን የለውም፣ በአስር ቤት ነው። ቁጥሩን ልንገርህ። የቴሌግራም